ይስጥልን። ዋሽንግተን ይስጥልን። ለማለት
endoscopy ያላችሁ endoscopy
ለማወቅ እ እሺ እንትንስ arterial Doppler ultrasound አለ
ስንት ነው ዋጋው? የሁለቱና አምቡላንስን ፈልጋለሁ። እ፣ ዘውዲቱ ሆስፒታል አንድ ላይ ዋጋው።
Okay። አምቡላንስ ፈልጋችሁ ነው?
አዎ አምቡላንስም የእነዚህ የሁለቱንም ዋጋ አንድ ላይ ንገሪ።
እሺ። Endoscopy emergency ከሆነ ስድስት ሺ ስድስት መቶ ሀምሳ ነው።
እሺ normal ከሆነ ደግሞ አራት ሺ አርባ
እሺ አ- arterial Doppler
እስኪ እሱን ጠይቄ ልንገራችሁ። Doppler ultrasound ነው አይደል?
አዎ Doppler ነው ግን arterial Doppler ultrasound ነው የሚለው።
ሌላ ሌላው አቤት አቤት።
እሺ ስልኮትን ማስተላለፍና ይደውሉላችኋል።
እሺ እሺ እሺ